Hello ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
እ ከዊ ፕላስ ነበረ የምደውለው የእኛን መተግበሪያ ወርደሽ ነበር?
እ ከዊ ፕላስ
ምን ዊ ፕላስ
ዊክ ዊ Okay.
ፕላስ አዎ የእኛ- አዎ አዎ አዎ አዎ ለአሽከርካሪነት ነው ወይስ ለተጠቃሚነት?
አይደል? በጣም በጣም እሺ አሁን አንቺ የተመዘገብሽው አሽከርካሪዎች የሚመዘገቡበት ዊ ፕላስ Solution Provider የሚለው ላይ ነው።
ምን ምንድን ነው የምማመጣው ማለት አዎ ነው?
አሁን የምታስተካኪው ዊ ፕላስ Solution User የሚለው ላይ በመሄድ በመመዝገብ እ የምንሰጣቸውን አገልግሎቶች ማየት ትችያለሽ። ከሶስት መቶ ሀምሳ በላይ ጌሞች አሉ። እንዲሁም አሸናፊ አዎ።
የሚያደርግሽን referral code እዛ ላይ ታገኛለሽ ማለት ነው። ዊ ፕላስ Solution User
አዎ እዛ ላይ መመዝገብ ትችያለሽ ማለት ነው።
እ ሱማይ ምናምን እ እ እ ስም ምናምን ነው አዎ መዝገብኩ ቁጥር እ፣ ስም አዎ ስምሽን ስልክ ቁጥርሽን ብቻ ነው እዛ ላይ የምታስገቢው። እሺ እሺ።
አመሰግናለሁ። መልካም እሺ፣ ቀን አመሰግናለሁ።
ይሁንልሽ።
እሺ